ሄሎ ሰላም ነው? ሄሎ ይሰማል?
ይሰማኛል ማለት ነው። ይቅርታ።
እ የአንድ የመኪና ክፍያ ነበረን እስካሁን አልተከፈለንም። ምንድን ነው ማድረግ ያለብን?
የመቼ ነው
በጣም ቆየ።
ማለት ነው። ይቅርታ።
በሳሙኤል ተመስገን ስም የተመዘገበ
ታርጋ ቁጥረኛት ነው።
እ ታርጋ
ሄሎ ታርጋ
ታርጋ ሰባ አራት ሁለት አስራ አራት
የት ነበር የሰራው? ይቅርታ።
እ የት ነበር የሰራው?
ይቆራረጣል ስልክሽን።
የት ነበር የሰራው?
ይሄ ምን construction ምናምን
እሺ፣ የሆነ construction እ check ምን ነው ላድርግ።
የሚባለው construction ኡ እንትና check አድርጊ እስኪ የውሃ ስራዎችን ነው።
እ
ውሃ ስራዎች ነው የሰራው።
ውሃ ስራዎች ነው አ- ስ- ስሙን እኔ እንጃ ብቻ ግን የ construction እንትኑ ላይ ነው የሰራው።
እሺ፣ እሺ። አሳውቅ።
ስለዚህ ልጠብቅ።
መልሼ እደውላለሁ።
እሺ